ወይ ሄሎ ሰላም ነው እዘ- እዘዟቸው ያውኑ ኖርልን እ እ ደውሉላቸው እነሱ
ምን አልከኝ?
እናንተ ስትደውሉላቸው እየጠብቁ ነው ያውኑ ኖርልን የትኛው ነው?
እዛ ገርጂ
ማነህ?
መሰለ ነኝ አምስቱ ሰ- አዘው አንድ ጁስ ነው የሰጠኝ እሺ ብያቸው ቆይ ደው- መሰለህ፣ ደውዬላቸው ምን አልሽለት? እ? ቆይ አንዴ እደውልልሃለሁ። እሺ መሰለህ፣ አንዴ እደውልልሃለሁ።
እሺ እሺ